ይድረስልኝ። አሪፍ ፔይ ሰላም ነው። እባክዎ ምን ልርዳው?
ሰላም ነው። አሁን ተደውሎልኝ ነበረ ከአሪፍ ፔይ ማለት ነው። እና ገንዘቡ ገብቶልሃል ተብዬ ነበረ እና እሺ ሁሉ ስፖርት ላይ ነው check ማድረገው። እዛ ላይ ሰዓት check ሳደርግ ምንም የገባ ነገር የለም።
በእኛ በኩል ተስተካክሏል ነው አይደል የተባሉት? እመያሱ አዎ እሺ፣ እንደዛ ከሆነ ሁሉ ስፖርት ላይ ሲገቡ wallet ኦትን ካልገባሎት ሁሉ ስፖርት ነው የሚያናግሩት። በእኛ ሳይቶ አልቆሎታል ማለት ነው።
እሺ እሺ እሺ እሺ፣ እነሱን ደውለው ይጠይቋቸው።
እሺ እሺ
መልካም ቀን